ጤና ይስጥልኝ ካባ።
ሄሎ ሰላም፣ እንዴት ናቸው?
እግዚአብሔር ይመስገን። ነው መርዳት አለሁ አለሁ። ትራንስፈር ለማድረግ ፈልጌ
ይደመን ከ- ከቆንጆ ቤት ወደ ማን ወደ- ወደ እንትን ወደ ቴሌብሬ በ- አሁን ወደ ወደ ራሴ ወጭር ቁጥር ነው።
አዎ፣ ግን ወደ ሌላ አካውንት ነው ትራንስፈር ያደረኩት። ተሳስ እስቲ የተሳሳተውን ቁጥር ይንገሩኝ። የተሳሳተውን ቁጥር ይንገሩኝ።
ሀያ ስድስት ሀያ ስድስት መጨረሻ በዚህ ሲል ሀያ ስድስት ሀያ ስድስት ሀያ ስድስት ሀያ ስድስት ዜሮ ዘጠኝ አስር አስራ ሶስት አንድ ሀያ ሺህ አምስት ስድስት መቶ ብር ነው።
እ? አዎ፣ አንድ ሺህ አምስት መቶ already ገብቷል። እሺ ወደዛኛው ስልክ ቁጥር ወደ ተሳሳተው ገብቷል።
አዎ።
አዎ፣ እና ምንም ማድረግ አንችልም ወይ ደውለው ይጠይቋቸው። የተሳሳተው ጋር ተሳሳተን አስገብተን ነው ብለው ይጠይቋቸው እንጂ የእኛ system ኡ አ፣ automatically ስለሆነ የሚሰራው አ።
አይችልም። ይህን ማስ አይ፣ አ፣ እንትን አለችኝ አይ፣ አልመልስም ምናምን አለች።
አዎ እሷን ወይ ደውለው እንግዲህ ቴሌ የሚጠይቋቸው እንጂ እኛ ጋር አይቻልም።
ስለዚህ እናንተ እንትን ማድረግ አይቻልም፣ reconcile ማድረግ አይቻልም።
አይቻልም፣ ይቅርታ አንድ ያስተላልፎታል system ኣችን።
መልካም እሺ።
አዎ።